hello
ሰላም ነው?
ሰላም Best Bet አዎ
ቅዳሜ ለታ draw ሰርቼ ነበር። የመቶ ብር አልገባልኝ።
እሺ ስልክህን ንገረኝ። ዜሮ ዘጠኝ በቴሌ ብር deposit ያርጉ አዎ እሺ ንገረኝ።
ዜሮ ዘጠኝ አስራ አምስት እሺ ስልሳ አራት እሺ ሰላሳ አራት እሺ አስራ ሶስት hello
እያየሁልህ ነው። ቀባ እሺ
ስንት ብር ነው?
መቶ ብር
በቻፓ ነው በሳንቲም ነው?
በቻፓ ቻፓ እ አባ በዚህ ሳምንት የለም።
እ በዚህ በዚህ ቁጥር deposit የተደረገ ብር የለም። እሺ አይ ዜሮ ዘጠኝ የቻፓ Best Bet ቁጥሩ ዜሮ ዘጠኝ ዜሮ አምስት ነው። ዜሮ okay፣ ዘጠኝ እሱን እኮ ነው የምትነግረኝ ወንድሜ።
ዜሮ ዘጠኝ ዜሮ አምስት በል ይቅርታ አድርግ እሺ ዜሮ ሶስት እሺ ሰባ ስድስት እሺ ሰማንያ አራት